እንዴት ነሽ?
ደህና ነኝ።
አለሁ ደህና ደህና።
ደህና ነኝ።
እሺ ቅድም ደውለሽ ነበር ደጋግመሽ።
አዎ እዛ እናንተ ቢሮ ስር ኮኦፕሬቲቭ ባንክ ነው ወይ አይደለም መያዝ ብሎ ነበር። አውቃ
እ?
እናንተ ቢሮ ስር እ?
ባንኩ ምን እንደሆነ ጠይቄ ነበረ። በቃ አታነሳም።
ምን ፈልገሽ ነበር?
የሆነ text ገብቶልኝ ብር
okay
እኔ ደግሞ የለኝም እንትን ሲጀምር ጭራሽ
okay
ከዛ ጠይቄ ነበረ
አወቅሽው አሁን?
እንጂ text ልከውልኛል። ቆይ ልክልሃለሁ። ቆይ ልላክልህ እንደው
እሺ
ልክልሃለሁ። ቴሌግራም
እሺ አትይም እንደ ዛሬ ጅል
ገና ከስብሰባ ወጣሁ።
እና ትሄዳለህ?
ልሄድ ነው፣ ደክሞኛል። ልሄድ ነው፣
ትንሽ ስራ ነው ቢደክመኝም ልሂድ፣ ቢደክመኝም ልሂድ እያልኩኝ ነው። በጣም ደክሞኛል።
እኮ ሰው ምናምን ስለምትወድ ይጠ- ይቀልሃል። ትንሽ ማሽን ላይ ምናምን ትንሽ ሮጥ ሮጥ ብለህ ትወርዳለህ።
እንደዛ እያሰብኩኝ ነው።
ይሻው እሺ